ጤና ይስጥልኝ ሙሉ ስፖርት ነው እባክዎ ምን ልርዳዎ
ሄሎ ሙሉ እ ስፖርት ብር አስተላልፌ ነበር በቴሌ ብር እና ወደ ቴሌ ብር ያሸነፍኩት እሺ
መጣም አለኝ።
ወደ ቴሌብር withdraw አድርገው ነው አዎ
እሺ ከ transaction history ላይ ያልገባልዎትን screenshot አድርገው በቴሌግራም ይላኩልን
እሱም እምቢ አለኝ፣ አልመጣም አለኝ። ያ history ው
branch በ branch ሳይሆን በባንክ transaction history ይሞክሩት ደንበኛችን ከላይ branch ሳይሆን በባንክ ይሞክሩት
በባንክ
transaction history ላይ የ branch transaction የሚለውን ይቀይሩና ወደ ባንክ ይመጣሉታል እሺ እሺ